የፐ ዘርና ነባር፣ ሳልስ ዘርና ነባር፣ ታፒ ድባብ፣ ትሮፒ ብዙ፣ ኤሳፒ የሰው ስም፣ ዝራፒ ጽራን፣ ዱራፒ ነጭ ሐር፣ ራብዕ ዘርና ነባር፣ ለፓ ሳር፣ ለምፓ ቀንዲል፣ ካፓ አጽፍ፣ ዲፓ ሽመቃ፣ ፓፓ ጳጳስ ወዳጅ፣ ሐምስ ዘርና ነባር ሄስቅጴ እርሻ፣ ሰናፔ ሰናፍጭ፣ ቀለንጴ አብ ቀይ ቀለም፣ አርጳፔ ሊቀ ጳጳስ፣ አፓሩፔ ቄሰ ገበዝ፣ አፓፔ ወዳጅ፣ ኤስፔ ሙዳይ፣ ኤስከፕፔ እርሻ፣ ካፔ የቀለም ቤት ሙዳይ፣ ፓፔ ወዳጅ ጳጳስ፣ ፔ እግዚአብሔር፣ ፔ እግር ሳድስ ዘርና ነባር ለፕ መቅረዝ፣ ሎፕ ቄስ ዮሐንስ፣ ምንኩፕ ጅብ፣ ሰለፕ እመቤታችን፣ ሰሊፕ ቅቤ፣ ሰምሴፕ መንፈስ ቅዱስ፣ ሰረፕ ሴልፕ ወገን፣ ሳፕ ጀግና፣ ሴልፕ ቅቤ፣ ሴምሴፕ ሰይጣን እንጨት፣ ሰልፕ እሳት፣ ሮፕ አፍንጫ፣ ሸምሸፕ የማይነቅዝ እንጨት፣ ተሃፕ ንጹህ፣ ትራፕ ወጥመድ ትሮፕ ብዙ፣ ናፕናፕ ፍሬ፣ ኖፕ ዲያቆን ጽኑ፣ ኖፕ ኖፕ ዘለላ፣ አሌፕፕ የቤት ዙሪያ፣ አፕ አርበኛ፣ ኤልሳፕ ወገን፣ ኤልኮረፕ ስጋ፣ ኤሳፕ የሰው ስም፣ ኤስፕ ወዳጅ፣ እልኮሬፕ መለኮት፣ እንኩፕ ዘቢብ፣ እንኩፕ አሳ፣ ከረፕ ገላ ኩፕ ብርሃን፣ ኩፕ አፍንጫ፣ ክታፕ እንጨት፣ ክትፕ ጽሕፈት፣ ኮሬፕ መለኮት፣ ኮፕ ራስ፣ ወልፕ ጅብ፣ ውሉፕ ቀበሮ፣ ዘራካፕ ጊንጥ፣ ዝርፕ የጅብ ግልገል፣ የአትራይ ክፕ አሳ፣ ይፕ የሰው ስም፣ ዱራፕ ቀለም አለቃ፣ ጽራፕ ጥሩር። በዚህ የተፈጸመ ነጠላ ግስ ነጠላ ግስ ከዘርና ከነባር ጋራ ነጠላ ግስ ለብቻው ነው። ይሄኛው ዘርና ነባር ነው። እዚህ ጋር የመጨረሻው ነው።